service.
ሄደው ጤና ይስጥልን ላይን አዲስ ደውለው ነበር።
አዎ ደውዬ ነበረ።
እሺ ምን ነበረ?
አይ ጠይቄያታለሁኝ። መረጃ okay፣ ምን ነበር?
already አግኝተዋል መረጃው።
እ፣ አዎ የት የት እንደምትልኩ ምናምን ነበር እና ነገረችኝ። ግን ክፍያውን ነው እ፣ ስጠይቃት ነስተሽ በአካል ጠይቂ አለችኝ።
እ፣ እሺ አዎ፣ ክፍያ ወዴት ሀገር ነው? በትምህርት ነው የፈለጉት?
ካናዳ። አዎ
ካናዳ በትምህርት መቶ ሰማንያ አራት ሺህ ብር ነው። ቅድመ ክፍያ ሰላሳ ሁለት ስንት?
ሺህ ሁለት መቶ አለው። ሙሉ ክፍያው መቶ ይቅርታ ሰማንያ አልሰማሁሽም። እማዬ መቶ መቶ ሰማንያ አራት ሺህ
ክፍያው አዎ፣ ሙሉ ክፍያው መቶ ሰማንያ አራት ሺህ
እሺ፣ ቅድመ ክፍያ አለው።
ቅድመ ክፍያ ሰላሳ ሁለት ሺህ ሁለት መቶ
ከዛ ሌላው ደግሞ ሲሳካ ነው።
አዎ ሌላው ያው ሁለተኛ ክፍያው ደግሞ ኤምባሲ ልትገቡ ስትሉ ነው የምትከፍሉት። in case ግን reject ከተደረገ ሁለተኛ ክፍያው ተመላሽ ነው የሚሆነው። ቅድመ ክፍያው acceptance ከመጣ በኋላ ተመላሽ አይደረግም።
reject ከተደረገ ግን መጀመሪያ የከፈልኩት ብር ይመለስልኛል።
የመጀመሪያው acceptance ከመጣ በኋላ ተመላሽ አይሆንም።
እኮ እኔ አሁን ይሄኛውን ብር ስሰጥ ምንም ቼክ ትሰጡኛላችሁ ወይስ እንዴ?
agreement አለን። receipt ኡም አንቺ ጋር ነው የሚሆነው። normally እኛ አዎ።
receipt ኡን የምንቆርጠው ደግሞ acceptance ከመጣ በኋላ ነው። ምክንያቱም acceptance ካልመጣ ቅድመ ክፍያውም ተመላሽ ስለሚሆን ምናልባት አዎ።
ለሚመለስ ብር receipt አንቆርጥም። acceptance ከመጣ በኋላ ግን ለሰላሳ ሺህ ሁለት መቶም receipt እንቆርጣለን። ቅድሚያ ግን agreement አለን። በባንክ የተላችሁበት receipt ም እናንተ ጋር ነው የሚሆነው። ቢሮዎችም ነውና በደንብ መረዳት ትችላላችሁ።
እሺ እናትሽ እመጣለሁ።
መልካም እሺ።
እሺ አመሰግናለሁ።